ጤና ይስጥልኝ ቤት
Hello ጤና ይስጥልኝ።
እሺ ይቅርታ ምን ልርዳ?
withdraw አድርጌ ነበር ትናንት።
ቤት ስልክ ቁጥር የደወልክበት ነው?
አዎ በዚህ ነው የደወልኩት። limit ነው ምናምን ብሎኝ ቆረጠ፣ ግን አልገባልኝ።
እሺ እሺ እስኪ ጠብቀኝ። ስንት ብር ነው?
ሶስት ሺህ ብር ሰባት ሰዓት ማታ ነው።
እንዲ እሺ እሺ ይቅርታ እሺ ትንሽ connection ስለሚያስቸግር ነው።
Okay ችግር የለም።
ቴሌብር ቁጥር የደወልክበት ነው አይደለ?
አዎ የደወልኩበት ራሱ ነው።
እሺ አሁን ገብቶልሃል። ስለደወልክ እናመሰግናለን። መልካም ቀን።
Thank you እሺ